Hello hello hello Hello?
ಹಾಂ Hello?
ደቻ ሳር ነው ወይ ሰላም ነው? ደውላችሁ ነበር መሰለኝ
ይቅርታ ምንድን ነበር ጠይቀውኝ የነበረ?
ኢጂሲ ነበረ አዎ ደውላለሁ ጠይቀውኝ ብለሽኝ ነበር ነበረ መልሼ ደወልኩኝ። ስልክ እያነሱልኝ አዎ።
አልነበረም። ደውዬ እ፣ ዶክተሩ ዛሬ አይኖርም እስከ አስር ሰዓት ኦኬ፣ እሺ።
የሚኖረው አ፣ ግዴታ ስትኖር ነው የምትመጡት ማለት ነው።
Okay እሺ አምቡላንስ ላክሽልን አሁን ለእሱ አምቡላንስ ይኸው የላኩሎት ትንሽ እስካሁን ይጠብቁ።
እስካሁን አዎ
ለምን እሺ፣ ሌላ- በሌላ መኪና ብንመጣ ይሻለም እዚህ እዚህ እሺ እሺ እሺ ልክሉታለሁ።
አፍጥኑታሽ እሺ